አልገባም አልገባም።
Hello
Hello ጅብሪል አቤት።
ሰላም እንዴት ነህ?
ደህና አልሐምዱሊላህ።
እሺ customer ስልክ አነሳም ብለህን ነበረ
አዎ
አገኘኸው?
አ- አላገኘሁትም። ቁጭ ብያለሁ። ስልኩ ጭራሽ ራሱ አይሰራም።
በቃ መልሰው እሺ መልሰውና መልሻለሁ ብለህ bot ላ አሳውቀን ጻፍልን።
ዲስትሪክት ና ሄጄ የመልሰው
አ በዲስትሪክት እዛው ነው አይደለም የሚመለሰው? በዲስትሪክት ውድ እዛው መልሰው በቃ። አዎ እሺ።
አሻባሽ